Hello Hello hello።
ጤና ይስጥልኝ።
ሰላም ጤና ይስጥልን። ቴሌቪዥን hello
Hello Hello፣ ይሰማል። ምን ልርዳዎት?
Okay ዘጠኝ መቶ ሰማንያ አምስት
አቤት Coin ለመግዛት
Coin ለመግዛት ሁለት ቁጥር ላይ ያለ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ከቴሌ- ከቴሌ ነው
አቤት ከቴሌ ነው ወይ
ድምፆት ይቆራረጣል።
ከቴሌ ነው ወይ normally አዎ አዎ አዎ